ጤና ይስጥልን። ቤት ቤት ቤት ነው የምልዳ
ይስጥልን። እኔ የምልሽ ሰባት መቶ ብር withdraw አርግቼ ነበር በቴሌ ምን አልከኝ?
ሰባት መቶ ብር አሁን
በቴሌ ብር አዎ፣ withdraw አርግቼ ነበረ።
በዚህ ስልክ ነው?
አልመጣ። አዎ፣ በዚህ ስልክ ነው የኔ እናት።
እሺ፣ አንድ ደቂቃ check ላድርግልህ።
እሺ እናት። ወይ ማማ፣ አይ ማም፣ አዎ
hello፣
ወይ ወደ በሽር ራሽድ ነው።
አዎ፣ በሽር አስራ ረሽድ አምስት አህመድ።
ሀምሳ ሁለት አርባ ዘጠኝ ሀምሳ አንድ አይደል?
አዎ እናት።
እሺ፣ confirm ስላልተደረገ ነው። እሺ፣ confirm አድርጌልሃለሁ፣ ይገባልሃል።
አይ እሺ፣ እኔ እናት ተደውልና አመሰግናለሁ።
እናመሰግናለን። መልካም ምሽት።
አይ መልካም ምሽት።